እየተጠበቀ ነው አየር
ጤና ይስጥልን እማኒ ባባ። ጤና ይስጥልን። ምን ልርዳዎት አባት?
መኪና
እሺ ምን አይነት መኪና ነው የፈለገው?
እና hardtop
እ?
hardtop hardtop
hardtop አ hardtop
አ
hardtop አሁን ላይ የለንም።
hardtop አይደለም hardtop
አ which one do you hardtop አሁን ላይ የለንም አባት have? What do you have? Which one? How much do you have?
የለንም። hardtop የለንም።
አዎ hardtop ለጎቤስ አምቡላንስ ማለት ነው።
ምናምን
አ
ምን አሉኝ አባት? ድምፆት አይሰማም ርቋል በጣም
በእንግሊዝኛ አለ
hardtop አሁን ላይ የለንም።
በ English አለ
ምንድን ነው ሀ-
በእንግሊሽ በእንግሊሽ እ